ሰባ ሰባ አምስት ስልሳ ሰባት ወርዷል።
ሰባ አምስት ስልሳ ሰባት ምንን ወገናል?
አልሰጠኝም እስካሁን ወርደው
ስም ማን ነው? ስም ማን ነው?
አቡበከር አቡበከር አቡበከር ሰባ አምስት ስልሳ ሰባት ነው ያልከኛ?
አዎ
እሺ ደውዬ አናግርልሃለሁ እሺ ቶሎ እንዲሰጡ ለማድረግ እሺ።
አስር ደቂቃ ይኸው ዘጠኝ ደቂቃ ነው የቀረኝ ዘጠኝ ደቂቃ ስምንት ደቂቃ እሺ፣ አርባ ሁለት ደቂቃ ሆነው ለምን አላሳወቅክም አቡበከር ከዚህ በፊት እ ያው ካሁን ካሁን ይሰጡኛል እያልኩ ነበረ።
ሰዓት ሄዱብሃል። እሺ ለማንኛውም check ላድርግ ደውዬ እሺ።
እሺ